ጤና ይስጥልኝ ኢትዮ ሴት ማዕከል እባክዎን ልርዳዎት?
hello hello
አቤት ጤና ይስጥልን።
አብሮ ይስጥልን።
የ- የአገር ውስጥ ጉዞ እንትን ለመጠየቅ ነበር። flight እሺ ለመቼ ነው? ከየት ወዴት?
ከአዲስ አበባ ድሬዳዋ የዋግ- ዋጋውንም ለማወቅ ነው።
እኮ ለመቼ ነው መሄድ የፈለጉ? ከቀን ቀን ስለሚለያይ እ አይ ከሳምንት በኋላ ነው ያሰብኩት።
okay።
አራት አምስት family ነው።
እ?
አምስት ሰው ነው የሚሄደው አንድ ላይ።
አምስቱ ማዋቂ ነው።
አዎ፣ አይ አንድ የሶስት አመት ልጅ አለ።